ጤነሽ ብለን ጉዳይ ነው የደወሉት ምረዳው
አብሮ የጸሎት ደህና ነሽ?
ምናለኝ
ደህና ነሽ?
እግዚአብሔር ይመስገን ጉዳይ ነው የደወሉት ምረዳው
ዳዊት እባላለሁ።
እሺ ምን እንርዳው ዳዊት ለማማግኘት ፈልጌ ነው።
ለስራ ነው
እ?
ለስራ ነው
ለስራ ነው?
ለስራ ነው ለመመዝገብ የፈለጉት አዎ።
ዳዊት የአባቶችን
ዳዊት ተንሳ ዳዊት
ተንሳ
ተንሳ
እ?
ዳዊት ተንሳ ነው ያሉት
አዎ ዳዊት ተንሳ ምን ምን ስራዎችን ነው የሚሰሩት
አሬ
ምናለኝ
አዲስ ለማመዝገብ ስለሆነ አዎ ምን ምን ስራዎችን ነው የሚሰሩት እርስዎ ብታስታውቂኝ ደስ ይለኛል።
እኛ የምንመዘግበው ባለሙያዎች የሚሰሩትን ስራ ነው እና ምን ምን አዎ።
ስራዎችን ነው የሚሰሩት በዛ እንድንመዘግቦት
ድጋፍ ስለማድረግ ምናለኝ
አይሰማም እንዴ?
ድምፆት በጣም ሩቅ ነው እና ምንም የሚሰማኝ አይደለም ምን ምን ስራዎችን እሰራለሁ አሉ ሴት ጋር ሴት ማድረግ
የድርጅት ስልክ ላይ ነው የደወሉት እ?